ጤና ይስጥልኝ ቤት ቤት ዲቦራ ነኝ። እባክዎ ምን ልርዳዎ?
ትኬት ታይልኝ ትኬት እሺ cashier code ይንገሩኝና
ዘጠና ስድስት እሺ
አስራ ሰባት እሺ
አርባ ስምንት እህ አምስት
እሺ lost ነው። አራት ነው?
ጨዋታ ነው የወደቀው። አዎ አዎ፣ አንድ ደግሞ አለ እሺ
ስድስት እ ዘጠና ስድስት እሺ አስራ ሰባት እሺ
አርባ ሶስት አራት አርባ ሶስት አራት አዎ።
መቶ ስልሳ ብር ቦነስ አለው።
ስንት?
መቶ ስልሳ ብር።
እሺ እሺ እናመሰግናለን። መልካም ቀን